እኔ ስጥልኝ ሁሉ ስፖርት ነው መኮብ ነው
እንዴት ናቸው?
እግዚአብሔር ይመስገን።
ባለፈው አሪፍ ፔ ላይ ዝውውር አድርጌ ማለት ነው። አሎ ይሰማኛል።
አሪፍ ፔ ላይ ዝውውር አድርጌ አንዴ ሶስት ሺህ አንዴ አምስት መቶ ሀምሳ አንዴ ሁለት መቶ ብር አድርጌ አንድ ሶስት ሺህ ሰባት መቶ ሀምሳ ብሩን ቴሌ ቴሌ ብር ላይ አልደመረልኝ የላኩት ወደ አሪፍ ፔ ነበር።
ከአሪፍ ፔ ወደ ቴሌብር ማለት ነው።
ከአሪፍ ፔ ወደ ቴሌ ብር ማለት virtual የበላሁት ብር ነበር።
እሺ እ የሁሉ ስፖርት ላይ ግቡና transaction history የምትል አለች። እሷን okay፣ ተጨማሪ ተጨማሪ okay history አላወጣልህ ያለ እሱ እንዳለ
ምኑ ነው የማያወጣው?
እንትኑ አላወጣልኝ ያለ
ጽሁፉን አላመጣለ።
እ
እሺ እሱን screen refresh ምናምን እያደረጉ log out login እያደረጉ ያመጣሉታል። የኔትወርክ ችግር ሲሆነው እንደዛ የሚመጣው አ፣ done ብሎ ነው እንትን withdraw አላለም። done ብሎ ነው የሚወስደው ብሩን።
እሺ እዛ ላይ successful የሚል ይመጣሉታል። እሱን screenshot አድርገው ሲልኩልን እኛ እናስተካክልሎታለን።
እሺ በቃ ሞክረውና መልሼ ደውላለሁ።
እሺ